ትንሽ ነው ኢትዮጵያ የገዛ ባካል ባኮበን ልርዳዎች
የኢትዮጵያ ኤርላይንስ ቁጥር ፈልጌ ነበር።
ምን አሉኝ?
የኢትዮጵያ ኤርላይንስ ቁጥር ፈልጌ ነበር።
የኢትዮጵያ ኤርላይንስ ቁጥር ፈልጌ ነው ነው ያሉኝ።
እም፣
እ፣ ይቅርታ በጣም ምን እንርዳዎት? ምን ፈልገው ነው?
እ ምን አልሽኝ?
ምን ልርዳዎት? ምን ፈልገው ነው?
የኢትዮጵያ airlines ቁጥር ነው።
አይደለም ይሄ ETS ነው የደወሉት። ግን ምንድን ነው የፈለጉት? እኛም የእነሱን service ስለምንሰጥ በምን እናግዞት?
አይ ትኬት ለማስቀየር ነበረ።
ይቻላል እኛ ጋም
okay፣ ሽኩራ አንዴ